ጤና ይስጥልኝ የኢትዮ ቴሌ ማዕከል ሄሎ ጤና ይስጥልን
ሄሎ ሄሎ ጤና ይስጥልን
ሄሎ
ሄሎ ይሰማዎታል ነገረኛችን ይሰማል ይሰማል።
ሰላም እንዴት ዋሉ ምን እናግዞት እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን ምን እናግዞት እ ሁለት እ ጥያቄ የበረራ ጥያቄ ለብላይ ፈልጌ ነበርና እሺ
አንዱ ወደ ሮማንያ አንዱ ደግሞ ወደ ዱባይ አንዱ እህ።
ሮም ነው ያሉኝ ሮም ነው ያሉኝ አንድ ሮማንያ ሮማንያ ሮማኒያ
አ እሺ እሺ ለመቼ ነው የፈለጉት ወደ ሮማኒያ
እ ቀኑ እንኳን ገና እንትን አላልኩም። ዋጋውን ነው ማወቅ የፈለግኩ ነበር።
እሺ ምን ላድርግ መሰሎት እ፣ ቀኑን ስለማያውቁት tentative ቀን ልውሰድና
እ ከዛ በኋላ በዛ ቀን ላይ እ፣ ያለውን ዋጋ ልንገሮት። ደርሶ መልስ ነው መሄጃ ብቻ ነው ማወቅ የሚፈልጉት?
መ- መሄጃ መሄጃ ብቻ መሄጃ ብቻ። እሺ እ፣ እሺ እ፣ ሮማኒያ መሄጃ ብቻ።
አ
እንዳይጠብቁኝ እባክዎት።
እንዴት ናት? ሊሴ ሄሎ ሄሎ ሄሎ ሄሎ አለሁኝ። እሺ እያየሁልዎት ነው። ወደ ሮማኒያ የኢትዮጵያ አየር መንገድ ቀጥታ አዎ።
በረራ የለውም። እሺ እ፣ ነገር tran- ግን አ፣ ትራንዚት ነው ያለው። ትራንዚት አማራጮቹን እያየሁልዎት ነው። ከዛ በተጨማሪ የሚቀንሰውን ዋጋም እያየሁልዎት ነው።
እሺ እሺ